መንግስቱ ቤት ለጤና ይስጥልኝ ይህን ሰሞኑን confirm ልታደርግኝ ነበር ሁለት transaction።
እሺ ንገረኝ፣ የቢስት ቤት ቁጥርን።
በዚህ ውስጥ በደወልኩልሽ እሺ ስንት ብር ነው?
አስር አስር እሺ አስር አስር ሺ ወደ ዜሮ ዘጠኝ ሰማንያ ዘጠኝ ወደዚህ ቁጥር አይደለ?
አዎ።
ሰማንያ ዘጠኝ ዘጠና ሁለት አዎ እሺ እሺ ያው አፕሮቭ አድርጌልናለሁ። እሺ ገብቷል።
እሺ እሺ እሺ እናመሰግናለን።